ሄሎ ጤና ይስጥልኝ እንዴት ቤት
ሰላም ነው ማ እግዚአብሔር ይመስገን።
እ፣ እንትን ከ bet ቤት ነበር የምደውለው።
እሺ ኬት
ከ bet ቤት እዚህ ከመናኸሪያ ወደ ታች ከወታለ
መናኸሪያ እዚህ አዲስ አበባ ውስጥ
አዲስ አበባ ሳይሆን አዳማ እሺ
እና ትኬት ማለት እየደረበ እያስቸገረን ነው።
እሺ አዳማ የት ነው ቦታው?
እዚህ መናኸሪያ ያለው ማጊያ ጋር መናኸሪያ አዎ፣
ትኬት መናኸሪያ ማለት
እሺ አሁን- መናኸሪያ ያለው ማደያ ማለት ነው።
እሺ ማደያው እዚህ አሰላ መናኸሪያ ማደያ
አሰላ መናኸሪያ ማደያ አዎ፣
እሺ ምን እያደረገብሽ ነው?
አንደኛ ትኬት ይደርባል።
እሺ ሲቀጥል ደግሞ እንትን ትኬት እናዞና ትኬቱ የለም ብር ይጨምርብናል።
ምን አልሽኝ?
ትኬቱ የለም ብር ይጨምርብናል።
ማለት ትኬቱ የለም ትኬቱን አወጣልንም ግን ትኬቱ አልወጣም ብለን ስንል ኮፒ ላይ የሚልም ብር ግን እኛ ላይ ይጨምርብናል።
ትኬቱን አያወጣም ብር ግን ብር ይጨምራል።
አዎ
እሺ አንድ ይጠብቅኝ እሺ።
እሺ። ቆይ፣ አውጪኝ።
ሄሎ
ሄሎ፣ ይሄ ሄሎ
አቤት።
እየደረበ ያወጣብሽን አለ አይደለ ትኬት አዎ ID ውን ቴሌግራም ላይ ላኪልን check እናድርገው
እሺ፣ ሁለት ትኬት ነው የደረበብኝ እኔ ላይ።
እኮ ላኪ ችግር የለውም
ID ው ነው ምልክልኝ።
አዎ አዎ ID ውን የትኬቱን ማለት ነው check እንዲደረግ ወይ ደግሞ screenshot አድርጊውና በደንብ እንዲታይ ትኬቱ በምን በምን ግን አንሹና ማለት በቴሌግራም ቤት- ቤተኛው ቁጥር በሰማንያ ሰማንያ አራት ብዬ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት እሺ፣ አንድ ይለያል
አርባ አራት
አርባ አራት
ሰላሳ ሰባት አርባ ሰባት
አስራ ሰባት አርባ ሰባት አዎ ላኪው እዛ ላይ ላኪው እሺ እንዴት ታያለሽ ወይ ፎቶ አንስተሽ ወይ ደግሞ ID ው የሚለውን ላኪው እሺ።
እሺ እሺ